ሁሉ ስፖርት እባክዎ ምን ልርዳዎት?
Hello
ሁሉ ስፖርት ነው እባክዎ ምን ልርዳዎት?
ሁሉ ስፖርት ምን አቆማችሁ እንዴ ምን ሁሉ ስፖርት
ማለት ምን ነበረ?
እንትን ብር በልተን ነበረ transfer ስናረገው እምቢ አለ
እሺ update እየሆነ ስለሆነ ነው system ኡ እንጠብቅ ወደ ከሳምንት አካባቢ ይሞክሩ አዎ ይጠብቁ ይሰራል አዎ እኔ የምልሽ ግን እናቱ እኛ አሁን በጣም ነው የምንጫወተው ታውቂያለሽ እሺ ግን በስርዓት ስለ አያስተናግደንም እያስጠላን ነው አሁንም አብታይ በእውነት በስርዓት ግን ብንበላ በስርዓት አይከፍለንም ገንዘቡ ብዙ ጊዜ
እሺ አስተላልፍልታለሁ ያለሁትን አስተያየት
ግን ነው ግን አይ ይሰራል እንጫወት ወይስ እናቁም ይሰራል ዛሬም system የምታቆርጡ ይመስላል ታውቂያለሽ ስናየው ዝም ብለን የሆነ ገባ ወጣ ሲሆንብን ግራ ያጋባን ስለሆነ
አይ ይሰራል system update የተደረገ ስለሆነ ነው የእስከ ዛሬውን ደግሞ አስተላልፍልዎታለሁ እሺ እሺ መልካም ቀን